ነው
ወይ ሰላም ነው?
እግዚአብሔር ይመስገን።
የሆነ መኪና ቲክቶክ ላይ ለቃችሁ አይተን ነበር።
ምን አይነት
double ማን ነው? እንትን ነው D4D ነው መሰለኛችሁ።
D4D ስንት ሞዴል
ሞዴሉን አልገለችልም።
van ነው
እ እ van ነው ወይ ያየኸውን ንገረኝ። van ነው የሆነ እንትን color ወይናማ color ሰማያዊ ነገር
ብዙ post ስለምናደርግ አባባዊ ስሙን ወይ ሞዴሉን ካልያዝክ ከባድ ነው ለመነጋገር። በየቀኑ post እሺ፣ ስለምናደርግ አይቼ ልደውልልሽ፣ አይቼ ልደውልልሽ።